hello hello፣ ጤና ይስጥልኝ።
እግዚአብሔር ይመስገን።
ከፍልተስ ነበር ምደውልሎት። አሁን ነበር እሺ እሺ።
የአገልግሎት ክፍያ የሚለውን ትንሽ ግር ብሎት ነበረ። የአገልግሎት ክፍያ እርስዎ እንደሚገዙት መጠን ነው። አንድ percent ነው የሚሆነው። ያው የሰባ አምስት ሺህ መነሻ ከገዙ አምስት መቶ ብር ማለት ነው።
okay አሁን የመቶ ሀምሳ ሺህ ነው የሚሆነው።
ሀምሳ ሺህ የመቶ አክሲዮን አዎ፣ ሰባ አምስት ሺህ ነው አጠቃላይ ክፍያ የሚሆነው አይደለ? አሁን እርስዎ እንደሰሙት ከሆነ hello፣ የመቶ ሆኖ ሀምሳ ሺህ ከሆነ ከዛ ሀምሳ ሺህ ነው አገልግሎት ጋር